Hello እሺ ከቤት ቤት ነው የምደውለው።
እሺ አዎ ገብቶኛል።
እሺ account ውስጥ ከገባ በኋላ voucher እና voucher history የሚል መጣልህ?
እ?
voucher እና voucher history የሚል መጣልህ?
ኧረ እሱ ሰ- አዎ አዎ አዎ በቃ voucher voucher history ውስጥ ገባሁ።
ግባ። እሺ ገባሁ።
voucher history የሚለው ላይ ገባ።
አዎ እሺ ቀን እንድታስገባ ጠየቀህ አይደለ?
አዎ እሺ ቀኑ ዛሬ ስንት ነው? አስራ ስምንት ነው አይደል?
አስራ ስምንት ሞላሁት።
አይ፣ ግን, አስራ እ, እስታ- እስተ- እ, ሁለቱንም ዝም ብለህ ሁለቱንም አስራ ስምንት አስራ ስምንት ብለህ ሙላው።
ሞላው እሺ search አድርገው አሁን አስገባው።
account ኤን አይ አይደለም ሞልተህ አሁን search ማድረግ ትችላለህ። submit አድርገው አስገባው።
ምኑን ላስገባው? እዚህ okay code ኡን ልሙላው እዚህ ላይ
code code ነው የሚጠይቅህ?
አ፣ ለምን አ- ቀን አይደል የሚጠይቅህ አባቴ እ?
ቀን እኮ ነው የሚጠይቅህ።
ቀን ሞላው ቀን ሞላው ቀን ሞልቼ ማለት ነው እናቴ አዎ ከስር ደግሞ ምን ይጠይቀኛል? ከስር የሆነ insert this code
insert this code አንተ deposit የሚለው ውስጥ ነው እንዴ የገባኸው?
deposit ሚለው ሳይሆን ማለት ነው እናቴ።
Voucher የሚለው ውስጥ ነው የገባኸው? voucher history ነው ያልኩ እኔ እኔ voucher history ነው ያልኩ።
እኮ እዛ ውስጥ ገባሁ።
Voucher history ውስጥ ነው ግባ ያልኩ አባቴ። Voucher ውስጥ ነው አንተ የገባኸው። ለዛ ነው እንደዚህ እያለ ያለው።
Okay እሺ፣ ያው ገባሁ እናቴ።
Voucher history ውስጥ ገባህ?
አዎ እሺ ቀን ጠየቀ። ቀን ብቻ ነው አይደለ? የ blank ኡ ያለው የቀን ብቻ ነው።
ቀንና ከስር ደግሞ insert this code ይለኛል እኮ ኮዱን ልምላ እዛ ያለ- የላኩትን ኮድ
የላከውን ኮድ እዚህ ላይ አይደለም የምትሞላው፣ ከእንደገና ነው deposit የምታደርገው አባት።
Okay እኮ እንደዛ እኮ ነው ያደረኩትማ።
እሺ ምንድን ነው የሚልክ እኮ አይደለም ማለት ኮፒ ብለህ ወስደሃል እንዴ? ኮዱን ታውቀዋለህ?
ኮዱ እዚህ ላይ አለ፣ ስልክ ስልኬ ላይ አለ።
በቃ እንደዛ ከሆነ deposit በለው። እኔ እኮ ኮዱን ለመጠ deposit ይሄን ከዚህ ውጣና history ምናምን ያልኩህን ተወውና እሺ ከዛ በኋላ አሁን ቅድም deposit አላየህም ከ account history ላይ አለ፣ ያው withdraw request የሚል አለ።
አይደለም፣ እሱ ላይ አይደለም። ውጣና ከሱ እሺ መጀመሪያ ከላይ ከሶስት ሰረዟን ነክተህ የገባህበት option አለ አይደለ? deposit አለ።
account history ምናምን ገባሁ።
የሚለውን አለው እኮ ገባሁ።
በቃ ከዛ ውስጥ deposit የሚለውን ግባ። እሺ deposit ውስጥ deposit።
ግባ። አዎ ከዛ voucher የሚል ጠይቃል አይደል? አለ አይደል?
አዎ፣ voucher ሞላ- የሚል።
ያው።
በቃ voucher ን ምረጥ።
ሞዞ መረጥኩኝ።
በቃ voucher ን ከመረጥ በኋላ ኮድ አስገባ። በቃ ኮድ ይልሃል አይደለ? enter the code ይልሃል።
አዎ አዎ በቃ copy paste አድርገህ አምጣው። እሺ በስልክ ላይ ያለውን የመጀመሪያው ኮፒ ያረከው አለ አይደለ?
አለው።
በቃ እሱን ከእንደገና እዚህ ላይ copy paste ማድረግ ነው። እሺ ኮዱን እሺ፣ ስንት እሺ፣ ብሎ ነው የሚጀምረው ኮድክ?
እ፣ የሚጀምረው በስንት መሰለው? በአስራ ከአስራ ሶስት
ልክ አይደለም አባት።
አስራ ሶስት ሰባ ስድስት ስድስት ሰማንያ ሶስት
አስራ ሶስት ሰባ ስድስት ስድስት ሰማንያ ሶስት አዎ
እንደዛ አይደለም ኮዱ። ልክ አይደለህም ማለት ነው።
እንደ እኮ እንዳልገባኝም እናቴ።
ይኸውልህ እዛ ቅድም ይኸውልህ ኮዱን የምታገኝበት method ነው እየነገርኩ የነበረው እና ኮዱን አለኝ ስላልከኝ ነው ይሄ እንደ- ከእንደገና deposit የሚለው ውስጥ የገባ ነው። አሁን እሺ ተወው በቃ ውጣና ውጣ በቃ ከሱ ውስጥ ከ deposit ካልኩክ ውስጥ ውጣና back back በለው።
እሺ ብዬዋለሁ። ከዛ ይኸውልህ ገና ስገባ deposit አለ፣ account history አለ፣ በቃ profile አለ።
account history የሚለው ውስጥ ግባ።
ገባሁ።
በቃ account history ውስጥ ከገባ በኋላ voucher and voucher history ሁለት ኦፕሽኖች ይመጣልሃል አይደለ?
አዎ history እና history የሚል መጣልኝ።
ምን አልከኝ? ይቅርታ እ፣ history histo- history እና እ፣ voice history
voucher history የሚል አለ። እሱም voucher history የሚለው ውስጥ ግባ።
ገባሁ።
በቃ voucher history ውስጥ ስትገባ ቀን ብቻ ነው አይደል የሚጠይቅህ?
ቀንና ከስር የሆነ ኮድ ይጠይቀኛል እኮ search አርግ የሚል
search አርግ የሚል አዎ instruct views code
እኮ እሱ እኮ እንትን አይደለም blank አይደለም እኮ እሱን ነው የምትነካው። ቀን ካስገባ በኋላ እሱን ዝም ብለህ ንካው።
ነካሁት።
መጀመሪያ ቀን አስገባ።
ቀና ቀና ሞልቻለሁ። ሁለቱንም ቀን ሞላሁ።
በቃ ከዛ በኋላ search አርገው አረከው።
አዎ እሺ ምን መጣልህ ከዛ?
እ፣ እናቴ እሺ
search ሲመጣ መንደ request ምናምን ይመጣል መቶ ስድስት ብር አዎ አለ አይደለ እኮ መቶ ስድስት ይሄ ነው ማለት ነው። ብሩ አሁን status ኡ ላይ pending ነው የሚለው print ይለኛል።
pending ነው የሚለው አዎ print አዎ status ኡ ላይ status ኡ ላይ pending ነው የሚለው አይደል?
አዎ እንትኑ ላይ print መጣልኝ የቤት ጉዳይ ምናምን አዎ printing ነው የሚለው ኮድ የምትለዋን ያት ቆይ ኮዱን ያው ኮዱ ዘጠና ስድስት ሁለት S ሀያ አራት በቃ እሱ ነው እሺ ኮዱ ልክ ነው። አሁን አሁን ልክ ነው ኮዱን አግኝተዋልና ኮፒ አድርገው ኮፒ አድርግቼዋለሁ።
በቃ ኮፒ አድርገው ውጣና deposit ማድረግ ነው ማለት ነው። ገባህ አይደል አሁን?
OK እሺ፣ ኮፒ አሁን deposit ውስጥ ልግባ።
አዎ ኮፒ አድርጋት መጀመሪያ እሺ፣ ራሱ እንዳትሳሳት።
ኮፒ አድርግቻታለሁ።
ከዛ ውጣና deposit የሚለው ውስጥ ግባ።
ገብ ተመለሰ። successful balance ምናምን አለ።
እኮ successful ከሆነ ገብቶልሃል ማለት ነው።
thank you እሺ እሺ፣ እኔም አመሰግናለሁ። እሺ መልካም ምሽት። እሺ እናቴ።